Hello ጤና ይስጥልኝ Bet ሰላም ነው እናት?
አቤት።
ሰላም ነው ወይ? አማን ነው?
እግዚአብሔር ይመስገን። እንዴት ነህ?
አለን እንትን አ- deposit እኮ የሚለውን አላመጣም አለ የምናስበው
አዎ እንዴት ዛሬ system ተቋርጧል ትንሽ። እሺ ለዛ ነው እዚህም ተቋርጦብናል። ትንሽ ጠብቁን።
ኧረ ሰው የሚበላ ቀን እንደዚህ እንደዚህ የምታደርጉት ነገር እም እም። አይ ሁሉም ጋር ነው የተቋረጠው። ትንሽ ጠብቀን እሺ።
Best Bet ነው ወይ ሌላ ቤት ነው?
አይ ይሄ Best Bet ነው።
አይ የተቋረጠ ያለች አይ Best Bet የ Best Bet የኛ system ኡ ነው የተቋረጠው። የተስተካከለ ነው። ትንሽ ጠብቁን እሺ።
እሺ እሺ መልካም ምሽት።